We plus ሄሎ
hello
ማለት ሰላም ጤና ይስጥልን። ተደውሎልዎት ነበር?
እ ዊ ፕላስ ሲሉ ሰማሁ።
ምንድነው?
ከዊ ፕላስ ነው የምደውልልዎት።
እሺ ምንድነው ዊ ፕላስ?
ዊ ፕላስ የትራንስፖርት አገልግሎት ሰጪ ተቋም ነው። አይ ያ ዊ ፕላስ ሲሉ የሰማው መስሎኝ ነው። እሺ ከዊ ፕላስ Solution የትራንስፖርት አገልግሎት ተቋም ነው የምደውልልዎት። ለአሽከርካሪዎቻችን ለየት ያለ ነገር ይዘን መተን ነበር።
ኧረ እኔ እኔ እንጃ እኔ አላውቅም። እናት እሺ አቶ ተነስተሻል?
ደረጃ አይደሉም? አቶ ደረጃ አይደሉም?
አዎ አይደለም።
እሺ በጣም ይቅርታ አባቴ። መልካም